ጤና ይስጥልኝ
አቤት አብሮ ይስጥልኝ።
አማሄ manufacturing ነው።
አዎ አማሄ manufacturing ባንክ ነው የመጣሁት።
እሺ፣ ከአሪፍ ፔይ ነው እየደወልኩ ያለሁት። ሰላም እባላለሁ።
እሺ እንዴት ነሽ?
እግዚአብሔር ይመስገን። ስለ POS machine ለማውራት ነበረ። ያው transaction እያየንበት ስላልነበር ያ- ያባለፈው አዎ አዎ አይ ምንም እንትን አላደረ- አዎ አይ እስካሁን ምንም transaction አላደረግንበትም። ለዛ ነው
ምንም አይነት ችግር አላጋጠሙትም።
አዎ ምንም አላጋጠመኝም። አዎ ምንም እንትን አላደረግኩበትም። ባለፈው መጥቶ ጠይቄዋለሁኝ ማለት zero balance የሆነ wallet card ወይም ATM ቢጠቀሙ እንዴት ማወቅ እንችላለን ብዬው ነበረ። ራሱ fail እያለ ይመልሳል ብሎኛል።
እሺ፣ ምንም አይነት ምንም አይነት ችግር ከገጠሙት በዘጠና ሶስት ዘጠና አምስት ላይ ደውለው እኛን መጠየቅ ይችላሉ።
እሺ እሺ እሺ ማጠይቅ እናመሰግናለን። መልካም እናመሰግናለን። አሜን ለሁላችሁ።